ጤና ይስጥልኝ በረመርጃ ማለት ነው።
ሰላም ነው እግዚአብሔር ይመስገን።
አለን አልሐምዱሊላ። የኬንያ እንትን ፈልጌ ነበር።
የኬንያ እም፣
ከአዲስ አበባ ኬንያ መሄድ ነው?
አዎ
ለመርሽ ደርሶ መልስ ነው?
ደርሶ መልስ። አዎ እሺ፣ መች ነው መነሻው?
መነሻዬ ቆይ፣ በስንት ቀን ያልቃል process ኡ?
የምን process ምንም process ቪዛ?
የለውም? እ አይ ቪዛ የለውም አይደል?
የለውም? አዎ ኢትዮጵያ ያሉ
አዎ ቪዛ አይፈልግም።
አዎ ዛሬ scan ብልክልክ ለመቼ ይደርስልኛል?
የፓስፖርት
እ ትኬት ብቻ ነው እኛ ጋር የሚቆርጡት። ኬንያ ነው?
እኮ ቪዛ አይጠይቅም።
Okay ትኬት ስንት ነው ደርሶ መልስ? እሺ እሺ፣ በመች ላድርግሎት ቀኑን
እ የነገ ሳምንት እሑድ ወይንም የቅዳሜ የዛሬ ሳምንት
የነገ ሳምንት መመለሻውን ከስንት ቀን በኋላ?
አስራ አምስት ቀን አስራ አምስት ቀን።
አዎ እሺ፣ አንዴ ይጠብቁኛል መስመር ላይ እሺ
እ፣ hello
ወይ ቀጥታ በረራ ያለን በ Ethiopian Airlines እና በ Kenya Airways ነው። የሚቀንሰው የ Ethiopian Airlines ኡ ነው
እሺ ስንት ነው
ሰባ ሶስት ሺ ሰባት መቶ ሰላሳ ብር ደርሶ መልስ? እሺ ደርሶ መልስ ለመች እሁድ August ሀያ አምስት ተነስቶ ከዚህ አዎ September ዘጠኝ የሚመለስ
እሺ ደ- ልደውልልህ ቆይቼ ይቻላል አለ።
እሺ እሺ እናመሰግናለን ስለደወሉ ማለት ነው።
እሺ አባቴ እናመሰግናለን